ነው ዝቅ ብለን እግዚአብሔር ይመስገን። ኦ እሺ፣ ማን ነበር? እሺ እሺ፣ ብርሃን አንድ ፈታኞች ስላልተዘጋጁልን ነው እንደውልልሽ እና እንትን እንላለን። ከዛ በኋላ ምንም step ስላልሄድን ነው ቅዳሜ ወይም ደግሞ ሰኞ most probably እንደውልልሻለን። ልክ ነው ልክ ነው። እንደውላለን ቅዳሜ ዕለት ወይም ሰኞ ዕለት እንደውላለን። እሺ thank you።
የደውሉላቸው ደንበኛ መስመር ሁለት